ጤና ይስጥልኝ ዶክተር አምቡላንስ
እንዴት አደራችሁ?
እግዚአብሔር ይመስገን።
ወደ ወደ አረርቲ ምናምን ሄዶ ማምጣት ይችላል እንደ አምቡላንሳችሁ?
ወዴት ሄዶ?
አረርቲ የሚባል ሀገር እዚህ ምንጃር የሚባለው ሀገር እና ናዝሬት ለማምጣት አሌርት አሌርቱ ኦር አ- አ- አ- አረርቲ አረርቲ ምንጃር አረርቲ የሚባል ሆስፒታል እዛ ሰው ታሞብን ነበር እና ወደ ናዝሬት ለማምጣት እስቲ እስቲ ወይ ስልኮትን
ዜሮ ዘጠኝ ዜሮ ዘጠ አዎ አዎ እስቲ አንድ ጊዜ ስልሳ እሺ እኔም አርባ አስራ አስራ ሰባት አዎ እሺ መልሼ እደውልልዎታለሁ።
እሺ እኔ ውድ እሺ